ይባላል። ሄሎ ሄሎ አዎ ይሰማኛል። አዎ እየሰማሁሽ ነው።
የትኛው ስልክ ነው የምወጣው?
ዜሮ ዘጠኝ ሀያ አምስት ሀምሳ አምስት ሀምሳ ስድስት ሀያ ስድስት
አበባ ሆቴል የሚለው ነው።
ድምፅሽ ግን በጣም ርቋል።
ስልክ ልንገርሽ፣ ሌላ አዎ ሌላ ስልክ ካለ ብትነግሪኝ። አዎ ዜሮ ዘጠኝ
ዜሮ ዘጠኝ ሀያ አምስት ዜ- ሌላ ነው።
አዎ ሌላ ስልክ ነው የምነግርሽ።
እሺ ሀያ አምስት ሀምሳ አምስት ሀምሳ አምስት
ሀምሳ ስድስት ሀያ ስድስት ሀምሳ ስድስት ሀያ ሁለት ሀያ ስድስት ሀያ ስድስት
ሄሎ
አልሰማሁትም። ዜሮ ዘጠኝ ሀያ አምስት እሺ ሀምሳ አምስት ሀምሳ ስድስት ሀያ ስድስት ሀምሳ ስድስት ሀያ ሁለት
ይታመማል